ጤና ይስጥልኝ። ከአስቤ ነው የምደውለው። ደንበኛችን ትናንትና ደውለውልን ነበረ። የሚፈልጉትን አገልግሎት አግኝተዋል።
እ?
ከአሪስቤ ነው የምደውልሎት።
እሺ
ትናንት ደውለውልን ነበር። የሚፈልጉትን አገልግሎት አግኝተዋል።
መቼ? ትላንትና።
አዎ፣
Okay። አዎ። ስልክ ነው?
በዚህ ቁጥር ነው የተመዘገበው።
ያ በዚህ ቁጥር እንትን አላልኩም።
እሺ፣ ደንበኛችን ለማረጋገጥ ነበር። መልካም ምሽት ይሁንልዎት።
አዎ፣ አይ በዚህ ቁጥር እንትን አላልኩም። አልተደው አልትን አልደውልኩም፣ ግን ቅድም ተደውሎ ነበርና መልሼ ስደውል አዎ። እሺ እሺ፣ መልካም ምሽት ይሁንልዎት።